ሰላም ጤና ይስጥልኝ። ልጇ ኢትዮጵያ ሳንቲም የምልር ነው።
አሁን ስጥልን። ሰላም ነው።
እግዚአብሔር ይመስገን።
ስድስት አስራ አንድም ደውልሽ ፊደሊቲ ተለቋል እንዴ?
ፊደሊቲ እ ተለቋል ማለት
ፊደሊቲው እንትን ጊፍት የሚሰጡ እንትኖች ነው መጣጦች ለተቋማት ለ- ለመሸማች ማለት ነው።
እሺ።
እንትን አለ ፊደል እ አዎ fidelity የሚባል ፕሮግራም አለን። አዎ ልክ ነው።
አ እሱን መጠቀም ፈልገው ነው።
አይ እየተጠቀምን እስካሁን ተ- ተለቋል ወይ ተ- ለእንትኑ ሚ- እንትን ባወረድን ቁጥር እንትን ይሰጠን ነበረ።
ነጥብ ይሰጣል።
አዎ ነጥብ ይሰጥና አሁን ደግሞ መጨረሻ ላይ ተጠራቅሞ ለእንትኑ አዎ የሚሰጠን እንትን ፈለጉትን መጣጣ መጠየቅ።
አዎ